እድለኛ ነኝ ከሞት ግዛት ያመለጥኩኝ እጩ ነኝ እኔ የጽዮንን ጉዞ የጀመርኩ እድለኛ ነኝ ከሲኦል ደጅ ያመለጥኩኝ እጩ ነኝ እኔ የጽዮንን ጉዞ የጀመርኩ ልጠብቀው ይህን መዳኔን እንዳልጥለው ውድ ንብረቴን ዋጋ ያለው ርስቴ ነው በምንም ነገር የማመዝነው ልጠብቀዊ መዳኔን እንዳልጥለው ውድ ንብረቴን ዋጋ ያለው ርስቴ ነው በምንም ነገር የማልመዝነው በምድር አትርፌ ተደላደዬ ሁሉ ተሳክቶ ነፍሴን አግብዬ መቅረት አልሻ ከኢየሩሳሌም ሌላው ቀሪ ነው አያዋጣኝ በምድር አትርፌ ተደላደዬ ሁሉ ተሳክቶ ነፍሴን አግብዬ መቅረት አልሻ ከኢየሩሳሌም ሌላው ቀሪ ነው አያዋጣኝ ኢየሩሳሌም ኢየሩሳሌም የምናፍቃት ተስፋይቱ አገሬ ከቅዱሳን ጋር ልኖር አብሬ እጓዛለው ሁሉን ትቼ አምላኬ ላመልክ ክብሩን አይቼ በዙፋኑ ፊት ፍጹም ረግቼ ተወኝ ስጋ አትሞገተኝ ተይኝ ዓለም አካባቢ ሰላም እረፍት ደስታ ያለባት አገር አለኝ የምናፍቃት ሰላም እረፍት ደስታ ያለባት የኔ ሀገር ኢየሩሳሌም ነው ከዚህ አይደለም ይህ ድንኳኔ ነው ለምን ልከጅል ጠፍቶ ለማየው ፍጻሜ ላለው በርትቼ ልሩጥ ለስጋ ምኞት አልነሳም ስል ከዚህ አይደለው ይህ ድንኳኔ ነው ለምን ልከጅል ጠፍቶ ለማየው ፍጻሜ ላለው በርትቼ ልሩጥ ለስጋ ምኞት አልነሳም ስል ኢየሩሳሌም ኢየሩሳሌም የምናፍቃት ተስፋይቱ አገሬ ከቅዱሳን ጋር ልኖር አብሬ እጓዛለው ሁሉን ትቼ አምላኬ ላመልክ ክብሩን አይቼ በዙፋኑ ፊት ፍጹም ረግቼ ተወኝ ስጋ አትሞገተኝ ተይኝ ዓለም አካባቢ ሰላም እረፍት ደስታ ያለባት አገር አለኝ የምናፍቃት ሰላም እረፍት ደስታ ያለባት የኔ ሀገር ኢየሩሳሌም ናት በከበረ ደም የተዋጀሁኝ ለትልቅ ግብዣ የተጠራሁኝ የርስታ ሕይወት የሚጠብቀኝ ዜግነት ያለኝ ጽዮናዊ በከበረ ደም የተዋጀሁ ለትልቅ ግብዣ የተጠራሁኝ የርስታ ሕይወት የሚጠብቀኝ ዜግነት ያለኝ ጽዮናዊ ኢየሩሳሌም ኢየሩሳሌም የምናፍቃት ተስፋይቱ አገሬ ከቅዱሳን ጋር ልኖር አብሬ እጓዛለው ሁሉን ትቼ አምላኬ ላመልክ ክብሩን አይቼ በዙፋኑ ፊት ፍጹም ረክቼ ተወኝ ስጋ አትሞገተኝ እንተይኝ ዓለም አካባቢ ሰላም እረፍት ደስታ ያለባት አገር አለኝ የምናፍቃት ሰላም እረፍት ደስታ ያለባት የኔ ሀገር ኢየሩሳሌም ነፍስ ለመዳኔ እምቢ ብያለው የሚያስጥለኝ እርሱ ማነው ስለ መዳኔ እምቢ ብያለው የሚያስጥለኝ እርሱ ማነው